ጤና ይስጥልኝ አሪፍ ነኝ ማለት ነው። እባክዎ ምን ልርዳዎት?
አላው እንዴት ነው? ይኸውልህ ስልክ ቴሌግራም ላከኝ ያልከኝ ማለት ነው። እና ስልኳ ዝግ
ምን አሉኝ ደንበኛችን?
ስልክ ዝግ ነው። ዋ ቴሌግራም ላይ ላከሙ ሄሎ።
ስልክ ያልከኝ እየሰጠኝ ስልክ ማለት ነው። አሁን ቅድም
እሺ እኛ ጋር ደውለው ስልክ የተፈቶት ነበር።
አዎ።
እሺ ስለዚህ ዝግ ነዋ፣ አይሰራም።
ቴሌግራም ሲልኩልን እምቢ አለዎት?
አዎ ቴሌግራም አይወጣልኝም። ከዛ በኋላ ሲደወልማ ዝግ ነው ጥሪ አቀብለም ትላለች።
አዎ ለመደወል ሳይሆን የቴሌግራም screenshot ለመላክ አይወጣልኝም፣ እና እስቲ ለመልእክት ነው ነው። በዚህ ቁጥር አይወጣልኝም።
ላይ ቴሌግራም አዎ ቴሌግራም አ- የለውም ማለት ትለኛለ። እኔ አልገባኝም።
እሺ እንደሱ የሚለዎት ከሆነ እኛ በዚህ ቁጥር ለእርሶ ቴሌግራም ላይ መልእክት እንላክልዎት ከአሪፍ ፔ መሆናችን እሺ የሚገልጽ።
ላክልኝ በእናትህ።
እሺ ስሞትም አለ በላይ እርስዎን ጫላ አደም።
ጫላ አደም። እሺ አዎ እንልክልዎታለን። አሁን ይጠብቁን እሺ ላክልኝ።
ደንበኛችን። ሌላ ጥያቄ አለዎት?
በቃ የዚህ ጥያቄ ብቻ ነው።
እሺ ስለደወሉ እናመሰግናለን።
እሺ አመሰግናለሁንም እሺ